Good morning, Capital Spa, ዙፋን speaking how may I assist you please?
Hello እንደምን አደራችሁ?
እግዚአብሔር ይመስገን። እንዴት አደሩ?
አለን አለን። ሞሮኮ ፈልጌ።
እሺ፣ ለዛሬ ነው?
አዎ ለዛሬ ስንት ሰዓት ላይ ነበር የፈለጉ? check ላድርግሎት።
ከአራት ተኩል እስከ አምስት ሰዓት አምስት ሰዓት ላይ ለአንድ ሰው ነው።
አምስት ሰዓት ላይ አንዴ ጠብቁኝ፣ ይቅርታ። አምስት ሰዓት ተኩል ላይ ነው የሚኖረኝ። ለያዝሎት።
ጠዋት እኮ ደውዬ አታነሱም
ምን አሉኝ? እኔ መቤት አታነሱም። ከታች ላስተላልፍልሽ ብሎኝ ጠርቶ ጠርቶ ጠርቶ ዘጋሁት።
ጠዋት ላይ አምስት ትንሽ ሰዓት ቢዚ ላይ ነኝ።
እና አይ፣ አምስት ተኩል ላይ ነው የሚኖር።
አምስት የለም አዎ
ለአንድ ሰው ነው። እሺ ያኔት ብለሽ ያሽውማ ያኔት። እሺ ያኔት ስል- ንጉሴ እሺ ስልኮትን ለያዝ እሺ ዜሮ ዘጠኝ አስራ አንድ አስራ አንድ ስልሳ ዘጠኝ ስልሳ ዘጠኝ ሰባ ሶስት ሰማንያ ሶስት እሺ ያኔት ብዬ ይዣለሁ። አምስት ተኩል ላይ በቃ አዎ፣ ለልጄ ነው። እኔ ቅድስት ነኝ።
እሺ እሺ እ?
እኔ መቤት እሺ፣ እሺ፣ አመሰግናለሁ። እሺ ልጄ።
እናመሰግናለን። መልካም ቀን።
እሺ፣ እሺ እማ። አሜን ለሁላችን። እሺ ቻው።